Minha feira desse nível como nos dou?
እንደምን ዋልሽ የኔ መቤት?
እግዚአብሔር ይመስገን እንዴት ነው?
ከቴሌ ብር በስተት ወደ እዚህ አሪፍ ቤት ዘብቶ ነበር
ወዴት አለን?
ወደ አሪፍ ቤት እሺ
እና ቼክ ልኛት በስተት ነበር የገባው እሺ።
ባስ በአሪፍ ተመጣጣኝ- አማካኝነት ወደየትኛው ካምፓኒ?
እ?
ሄሎ፣ መስመር ላይ ያሉ እውነቴን ይኸውልሽ መስመር ላይ ያሉ ዳሽ bet የሚል ኳስ መጫወቻ ነበረ እና ወደዛ ለመላክ ስንልከው ወደ እናንተ account ገባ።